Hello ጤና ይስጥልኝ።
አቤት አቶ ሚሊዮን አቤት ከአሪፍ ቤት ነበር የምደውለው ለሚያች እሺ ከ CBE ብሩ account ላይ ተቆርጧል እንዴ ገንዘቡ?
አዎ ተቆርጧል እሺ ደንበኛችን transaction ኑ የሚለው declined ነው የሚለው CBE ብር ላይም declined ካለ ደግሞ ከ account ኦ መቆረጥ አልነበረበትም።
እኮ እንደዛ ብላኝ እኮ ከ account መቆረጥ አልነበረበትም ማለት ነው account ኤ ደግሞ check ሳደርገው ከኔ ተቆርጧል እንደዛ ከሆነ CBE ብር ነው የሚያናግሩት ደንበኛችን። declined ካለ ምን ወደ በእኛ በኩል ያለፈ ነገር የለም እዛው CBE ነው ማለት በ CBE ብሮት ላይ success ቢል ኖሮ ግን በእኛ በኩል አልፏል ብለን በእኛ በኩል check እናደርግሎት ነበረ። እኛ ጋርም ስለዚህ- failed ነው የሚለው ስለዚህ CBE ብር ነው የሚያናግሩት።
እሺ እሺ ደንበኛችን መልካም ቀን።